verdad ሄሎ አቤት እባክዎት ምን ልርዳዎት
ራዲዮን ለመጠቀም እንዳርጉ ነው።
እ እ
ራዲዮ
ሬዲዮ ለመጠቀም ስልሳ ሁለት ዘጠና ሁለት ላይ ዘጠና ሁለት ስልሳ ሁለት ላይ ደውሉና አንድ ቁጥር የሚባላሉ
ዘጠና ሁለት ስልሳ ሁለት አ
እሺ
ስለ ደውሉ አመሰግናለሁ መልካም ቀን
መልካም